Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ግሸን ፋርማሲ ነው።
አዎ፣ ከአሪፍ ፔ ነበር የምንደውልለት ደንበኛችን።
ከየት ከአሪፍ ፔ
አሪፍ።
ፔ POS machine Okay
እ፣ ደንበኛችን POS ማሽኑ ላይ transaction እያየን አይደለም እና ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበረ።
አጣርቼ ልደውልልሽ።
እሺ ደንበኛችን መልሶ ሲደውሉልን ዘጠና ሶስት ዘጠና አምስት ላይ ደውሉልን።
እሺ እሺ መልካም ቀን ይሁንልዎት።
እሺ